ሌላው
ወይ ወይ ጨሩ ለቲም ሊደር እ ለሻለው ለቲም ሊደር ይደራል አይደል?
አ
ለሱ መልስለትና እንደ እሱ የካ- ካዛንቺስ ነው እሱ የካዛንቺስ ነው። የቦሌን ኦርደር አይቀበለኝማ።
ኧረ እንግዲህ ነው መጣ
የዛች ድራይ እ ቲም ሊደርን እኮ ነው የምትሰጠው። ሌላ ሪሶርስ እኮ አይደለም ያልኩህ ቸርነት።
ይገባኛል እኮ እሱ እኔ ካዛንቺስ driver ነኝ። የቦሌን order ወስጄ ብሰጠው ይቀበለኛል ወይ ነው ጥያቄ ነው።
ኧረ ለ team leader በቃ ችግር የለውም።
እሺ እና ደውላቸው ደውለህ ማለት ነው እኮ ደውለህ እኮ ነው የምትነግረው፣ ትነግራለች።
ምን ምን ምን?
አካባቢ ሌላው ደውዬ ደውዬ leader ህ ማን ነው?
የኔ ናቲ ናትናኤል ይባላል።
ናትናኤል ግርማ ነው።
አ
በቃ መልስለትና ለሱ ማለት ነው ደውለህ ትነግረናለህ። ችግር የለውም።
አሁን ደግሞ እሱን ፍለጋ ኧረ ግን በፈጣሪ ስም ምን አይነት ስቃይ ነው ግን ይለን አንተ cancel እንዲሆንልህ ብለን ነው ቸርነ እሱ ልክ ነው፣ ግን እኔ አሁን ገና እሱን ፍለጋ ልሄድ እኮ ነው።
እረዳሃለሁ፣ ግን እሺ እነሱ እኮ እምቢ አሉ አንቀበል።
ይሄን ሁሉ እሱን መልደውን ወስደውን እሺ ዴሪ ነው የሚልኝ። ኧረ አንተ ምን እንሳሰብ እንጂ እንዴ!
እሺ ምን እናድርግ? ተወዋት መተው ልበል?
ተይ አይ አንቺ እንደ ልብስ ያለነት እሺ ወይ ምግብ ቤቱን ወደ መጣበት ወይ ለምን አልመልስም?
እነሱም አይቀበሉም። ለዛ እኮ ነው እሺ እኔ ምን ማ- እኔ አሁን ይሄን ይዤም ዞረውን እሺ ማን ነው delivery fee ው የሚያስብልኝ?
ኧረ ቸርነት በእግዚአብሔር ማናጀርን ትጠይቀዋለህ ነገ እሱን። እሺ እንደዚህ እንደዚህ ሆኖብኝ እንደዚህ እያሉ ነበር ብለህ ትጠይቀው። አሁን ግን ለዚህ ደረጃው መልስና እ ከዛ እሺ፣ በኋላ ደ- ለዚህ ደረጃዋለሁ ብለህ አሳውቅ።
እሺ ማን ቸርነት ይሄን የማደርገው ማለት ነው።
ይሄ ባይዜ ለኔ ግዴታ የለብኝም እኮ ታውቂያለሽ። አ?
እሺ እንዳለክ እንደዛ ከሆነ ልሳቤ ነበር ለትም ሊደርህ እሺ።
አለልም ብለህ ኤር ማናጀርን አሳውቀው። ምንም ችግር የለም ቸርነት አንተ እሺ ደውለሽ ፈለግከው ንገሪው፣ ለናትናኤል ደውለሽ አቀበሽ
አይፈቀደብኝም። እንደዛ
ደውዬ ደውዬ እሺ
የትኛውም team leader ያውቃል ይሄን። አንተ ደግሞ አ- አይሆንም አልሰጥም አልመልሰውም ካልክ አልመልስም መልስ ተብዬ አልመልስም ብያለሁ።
እኔ አልመልስም አልመልስም አላልኩም። እየሰማሽኝ ነው? እኔ አልመልስም እያልኩሽ አይደለም። አንቺ ለእኔ ማስቢ እንጂ እኔ ወደዚህ ወደዚህ እየተንከራተትኩ እኮ ነው።
ለአንተ ለአንተ አስቤ እኮ ነው ለአንተ ስለ እንዲደረግልህ እኮ ነው እዚህ እያደረግን ያለ ነው ቸርነት።
እሺ አሁን በቃ እሺ ልደውልለት።
ምን ሳልረዳው እኮ ቀርቼ አይደለም፣ ግን መመለስ አለበት ምግቡ ካንስል እንዲሆንልን። ደክመን ብሩንም ኮምፕሊት ይባልብህ።
እሺ እሺ አሁን ለማንኛውም እሺ ቦሌ ቦሌ ነኝ ካሳ- ካሳንቺስ ሂጄ ያው መልስለታለሁ።
በቃ ደውልለትና እንደዚህ ብለውኛል ተቀበለኝ በለው። በቃ ከዛ ለካስተ የእንትን የት እንዲደረን ስልክ አብረህ ትሰጠናለህ። መልሻለሁ ብለህ ስታሳውቅ እሺ